ጤና ይስጥልኝ። ስፖርት ነው እባክዎ የሚለብደው?
ኦንላይን ቆርጬ ነበርና በመቶ ሶስት ሺህ በልቼ ነበር እሺ እና ጨዋታው ስድስት ጨዋታ ነበር። እንትን አለኝ ሶስት ሺህ በልቼ አንድ ሺህ አራት መቶ አስገባልኝ አንድ ሺህ አምስት መቶም ቀረው። online online ውስጥ ደግሞ እቺ አንድ ክለብ የቀረችው እንደ coin coin አወጣች።
እስቲ screenshot አድርገው ቴሌግራም ላይ ላኩልን የትኬት ቁጥሩን የትኛው game እንደሆነ
በ- በ- በ- በ- በ- በምን ላክልሽ? ቴሌግራም ቁጥር የያዙ
ቁጥር ያዝ።
አዎ
አሁን ትመልስልኛለሽ? አ እውነት? ስልክ ቁጥር ያው መልሱን ስናገኝ ነው እኛ ማስተላለፍ ነው። መልሱን ስናገኝ መልሰንልሃለን።
እሺ፣ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ፣ እልክልሻለሁ። እሺ ማ እሺ